चलो खुश है पुलिस ሄሎ
ሁሉ ስፖርት ነው። ምን ልርዳዎት?
አንድ ጓደኛ በልቶ ነበረ እና እስካሁን አካውንት ውስጥ አልገባም።
እስካሁን አካውንት ውስጥ አልገባም።
አዎ ምኑ ነው ያ- ያልገባው? የበላው ትኬት
እ?
ትኬቱ ነው።
cash out አርጎ ወስዶ ነበረ እና እስካሁን አልገባም። ሳምንት ይኸው ደርሷል።
ማን ልበል? ስሞትን እ?
ስምዎትን ማን ልበል?
cash out አርጎ